ሄሎ ሰላም ጤና ቴሌቪዥን ምን ለብሰዋል? ቴሌቪዥን ምን ለብሰዋል?
ሄሎ ሄሎ
ልዩ
ኦሮምኛ ደግሞ ይደውሉ በዚሁ ቁጥር
ዘግተህ እንጂ
ምን አሉ?
ዘግተህ ራወር ገቡ
ኦሮምኛ ደግሞ ይደውሉ ትንሽ ቆይተው ትንሽ ቆይተው ደግሞ ይደውሉ
ዘግተህ ራባ ራባ